የትኛው መሰለኝ የምታዝ የምስራ ነው ይመስላል።
እሺ ቡሽራ እ እሺ የ delivery ውን አልከፍልም ብለዋል።
ምን የ delivery ውን ለምንድን ነው የማይከፍለው? customer ነው እ customer ነው አልከፍልም ያለ አ ለምን?
ምን አውቃለሁ። በቃ ችግር የለውም ተይው፣ አውጪው። ኧረ ምን አይ order number ኡን ንገረኝ። ምን ብለሃቸው ነው? ያናግሯቸው፣ ችግር የለውም።
እ order ንገረኝና customer ያናግሯቸዋል የሚያናግሩት እሺ
order number ኡን ንገረኝ ቡሽራ።
አልከፍታለች። አልከፍታለ አለ
ቡሽራ ከየት ያዝከው?
እ?
ከየት ነው ያዝከው?
ከቤላ ሚስት ይኸው ደወለች። ቀይ አንዴ ቤት ገባች።
ካስተመሯ ናት?
አ እሺ ቀይ አንዴ እሺ